ጤና ይስጥልኝ ቢዛ ኢትዮጵያ የደንኝ እባክዎትን መለርዳት
አይ ቴክስት እየደረሰኝ ስለሆነ ነው የምንድን ነው ብዬ ነው ለማረጋገጥ። ቢጃይ
አዎ የቢጂአይ ነው
እ፣ ከታች ያለችው ቁጥር ምንድን ነው? የምን አገልግሎት ናት? ሰማንያ ቢጂአይ ኮዶት ወይም ደግሞ ቢጂአይ ዶት ነው እና እርስዎ ለቢጂአይ ጥያቄ ሲኖሮት ቅሬታ ሲኖሮ እኛ ጋር ደውለው በዛ በተላከለት ኮድ መጠየቅ ይችላሉ። እኛ ደግሞ በዛ እንመዘግብሎታለን ማለት ነው።
አሀ፣ እንደዛ ነው። አይ text እየደረሰኝ ስለሆነ ምንድን ነው ብዬ ለመረዳት ነው።
ሌላ ምረዳት ነገር ይኖራል?
የለም። እሺ፣ አመሰግናለሁ።
ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልን። መልካም ቀን።
አሜን። እሺ፣ አላችሁ።